አድርገው። Hello ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም።
እግዚአብሔር ይመስገን። እንደምኛችን ከአሪፍ ፔ ነው የምደውልልዎት። ትላንት ደውለውልን ነበረ። ከአሪፍ ፔ ነው የምደውልልዎት። ትላንት ደውለውልን ነበር። የሚፈልጉትን አገልግሎት አግኝተው አይ በ- በእንትን ነው የሚ- ልከፍት ፈልጌ እንትን እሺ፣ በፊት አበሻ አበሻ ነው ሀበሻ ሳይሆን አሪፍ ፔ ገንዘብ መክፈያው ደንበኛችን
እኮ አ- አሪ- አ- አበሻ አልነበር እንዴ? አሪፍ አሁን ቀይሮ ነው አሪፍ የሆነው።
betting ቤት አይደለንም ደንበኛችን።
እ እ okay ትናንትና ብር አስገብቼ ነበር እና እሺ፣ በእኛ መቶ በኩል ብር አዎ፣ ግን ተ- በቴሌግራም ጽፌ የላቸው ተስተካክሏል።
እሺ፣ ደንበኛችን እሺ አመሰግናለሁ።
መልካም ቀን።
እሺ፣ አሜን። ለ- የሞተች ትናንት የደወልኩት